hello
አቤት ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን። ሂሳብ እየተቆረጠ በዚህ ለማቋረጥ ብዬ ነበር።
የቴሌቪዥን game ደንበኛ ከሆኑ ትኬት ስለሚገባለት ነው በየቀኑ
እና ታዲያ እዚህን አቋርጡልኝ ብዬ እኮ ነው።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል
አዛስ
ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጃል።